የአበቦሽን ውበት ፍቅር ይጋብዛል። አደይ አበባ ነሽ ጥንትም ሆነ ዛሬ ታሪክሽ ማኩሪ ለምለማ ሀገሬ ታሪክሽ ማኩሪ ለምለማ ሀገሬ ከራስጌሽ ተኝቶ ቀይ ባህር ተንጣሎ ዙሪያሽን አሳስሮ ዳራሽ ተከታትሎ መስገሻ አረንጓዴ የለምን ታፖኖ መሬትሽ ለጋስ የማይመክን ታርሶ ዛፎችሽ ባእዋብ ሽም ባራዊት ባህርሽ ተሞልቶ ማሳዎች ሰራዊት ሐይቆችሽም ብዙ ወንዞችሽ በርካታ ይገኛል ከምድርሽ የመንፈስ እርካታ ልምላሜሽ ፈቅቶ ፍጥረትን ይገዛል። የተፈጥሮሽ ውበት ፍቅር ይጋብዛል። የአደይ አበባ ነሽ ጥንትም ሆነ ዛሬ ታሪክሽን ማኩሪ ለምለማ ሀገሬ ታሪክሽን ማኩሪ ለምለማ ሀገሬ ወንዞችሽ ምድርሽ የሚያለመልሙ ወራቶች ፀሐይ ከቶም አይጨልሙ። አየርሽ ምግብ ነው፣ ታላቅ ነው ውለታሽ። ሰላም ምርኩዝሽ ነው፣ ፍቅር ነው ስጦታሽ። ለምድርሽ ጠበቃ ሕዝብሽ ሕዝብ አፍቃሪ የቆየ ታሪክሽ ልጆችሽን አኩሪ የውበት ደሴት ነሽ ጥንትም ሆነ ዛሬ ስጦታሽ ፍቅር ነው